hello ጤና ይስጥልን Best Bet
ወጪ confirm ይፈልጋል ነው።
okay እሺ። በደወልክበት ቁጥር ነው አይደለም ዜሮ ዘጠኝ ሰማንያ ሰባት
እሺ። ዜሮ ዘጠኝ ሰማንያ ሰባት ዜሮ ዜሮ ስልሳ ስምንት ሀያ ዜሮ ዜሮ ስልሳ ስምንት ሀያ ሰላሳ ስምንት ስልሳ ስምንት ስልሳ ስምንት ሀያ
እሺ። ስልሳ ስምንት ስንት ሀያ ሀያ
ስንት ብር ነው አባ?
ሀምሳ ሀምሳ ሶስት
ሀምሳ ሀምሳ ሺህ ነው። ዛሬ ነው ትናንት ትናንት